ጤና ይስጥልኝ።
አቤት ቅዱስ ቦጋለ ሱፐር ማርኬት ነው?
አዎ እሺ ከአሪፍ ፔ ነበር የምደውልልዎት ሎዛ እባላለሁ።
እሺ እሺ በ settlement ዙሪያ ችግር እንዳጋጠማችሁ መረጃ ደርሶን ነው እና information እንድትሰጡን ነበረ የደወልነው።
እሺ
እሺ ምንድን ነው የሆነብዎት?
ማለት እኔ ያለኝ ኮርሱ ብዙ እውቀቱ የለኝም፣ ግን statement ይፈልጋል።
ምን አሉኝ?
አሁን የተሰራበትን statement ይፈልጋል።
settlement ማለቶት ነው ደንበኛችን?
እ እ ሴትልመንት ማለቶት ነው?
አዎ አዎ እሺ settlement ኡ settlement አላረግ ነው ያለው? settle አላረግ ነው ያለሁት?
ጠዋት ቅዱስ ደውሎልሽ ነበረ።
አዎ
በቃ እሱ የነገረሽ ነው እዚህ እ ለእኛ መረጃ ስላልደረሰ ነው ደንበኛችን። የእሱ ስልክ የእሳቸው ስልክ ይኖሮታል?
አዎ ዜሮ ዘጠኝ አስራ አንድ እሺ ዜሮ ዘጠኝ አስራ አንድ ሀያ ሶስት ሀያ ሶስት ሀያ አንድ ሰላሳ ሶስት ሀያ አንድ ሰላሳ ሶስት ሰላሳ ሰላሳ ሶስት አይደል?
በሙሉ እሱ ጋር አውሩ። አዎ እሺ እሺ ደንበኛችን እናመሰግናለን።
እሺ መልካም ቀን።
እሺ አሜን